ሄሎ ሄሎ ይሰማኛል። ሁሉ ሁሉ ስፖርት ነው። ምን ልርዳዎት?
እንትን የሆነ ብር ናቢል የሆነ ብር በልተን ነበር እና የሆነ ትኬት እሺ
ከዛ ያ ብር ደግሞ አልገባልንም ወደኛ ትኬት
እሺ፣ coupon ID ው ንገሩኝ።
ኩፖን የ- የ coupon ID ው ቀን ሀያ ሶስት ነው የሚለው ቆይቷል። የ coupon ID ው ነው እሱ።
ምን
እሺ ቆይ ልንገርሽ የኩፖን ቁጥሩ ማለት ነው እሺ አ- የ- የአንደኛው ማለት ነው እም፣
ሰባ ዘጠና አንድ ሰባ ዘጠና አንድ
ከዛ ሀያ ስድስት እሺ
ሰባ እኮ ሰባ ዘጠና አንድ ሀያ ስድስት ማለት ነው አስራ ሶስት ሀያ ስምንት እሺ፣ ልትገምልዎት ያዳምጡኝ።
እ ሰባ ዘጠና አንድ ሀያ ስድስት አስራ ሶስት ሀያ ስምንት አ እሺ፣ ሌላኛው ንገሩኝ።
ሌላኛው ደግሞ አርባ ስድስት እሺ ዜሮ አምስት እሺ ዜሮ ስድስት እሺ ሰማንያ ሰላሳ ሰባት
እሺ አርባ ስድስት ዜሮ አምስት ዜሮ ስድስት ሰማንያ ሰላሳ ሰባት አ አንድ ቁጥር አይጎለውም። እንደዚሁ ነው።
አ አርባ ስድስት ዜሮ አምስት ዜሮ ስድስት ሰማንያ ሰላሳ ሰባት አ በኦንላይን ነው።
በኦንላይን ነው
እሺ አስተላልፌልዎታለሁኝ። በትዕግስት ይጠብቁ።
እሺ መልካም ቀን።
እሺ